ሄሎ አሎ አቤት ጤና ይስጥልኝ።
አብሮስተን
ኮረላ ኮድ ሶስት
ሁለት ሰባት አ
አለን ም- አ፣ ኮድ ሶስት ኤ ሀምሳ የሚለው ከተላላፊ ነው ወይስ ካኪ ካኪ ከለር ነው።
አ አዎ ከተላላፊ።
ራይድ ነበረ ወይስ ምንድን ነው?
አይ ራይድ አልነበረም፣ እም፣
ለመንቀሳቀሻ ነበር የሚጠቀሙት።
የ- የቤት መኪና ነው።
አዎ
በራይድ ስራ አልሰራም።
አልሰራም።
እሺ ስንት ይባላል ዋጋው?
ሀያ ስምንት
እንዴ ሀያ ስምንት ቅናሽ በመኪ- ቅናሽ የሚለው ሀያ ስምንት አውቶማቲክ ነው። አዎ
እኮ ቅናሽ ዋጋ ነው ይላልና ስምንት መቶ ሺህ ባንክ አወጣላቸዋለሁ እያላችሁ ስለሆነ ብዬ ነው።
አዎ እስከ ስምንት ባንክ ይወጣለታል፣ ቀሪው በ cash ማለት ነው። የተወሰነ ደግሞ ድርድር አለው።
እም፣ ሞተር አልፈታም፣ ቀለም አልደረበም፣ አዎ ሞተር አልፈታም፣ ቀለምስ ቀለምም አልደረበም።
እዛው የት መስቀል ፍላወር ነው?
አዎ መስቀል ፍላወር
okay እስከ ስንት ማለት ድርድሩ እስከ ስንት ይሆናል? ከምን እንደ ደረሰው እስከ ሀያ ሰባት ከሀምሳ
ነው?
አዎ
እሺ እዛው እንወጣ።
እሺ እሺ